Hello ጤና ይስጥልኝ ቤት በሁሉ ነው በኩል ልርዳው አብሮ ጤና ይስጥልና ይሄ የቦነስ ስንት ነበረ? በአንድ ቡድን ወርቅ ያለቀቀው እሺ አንዴ cashier code ኡን ንገረኝና check ላድርግልህ እሺ cashier ኡ አስራ ሶስት እሺ አምሳ አንድ
እሺ
አራት
ስልሳ አራት ዜሮ አራት ዜሮ አራት okay እሺ ዜሮ አራት ስልሳ ስድ- ስልሳ ስድስት ስልሳ ስድስት አዎ አስራ ሶስት ሀምሳ አንድ ዜሮ አራት ስልሳ ስልሳ ስድስት ስድስት እሺ አዎ
አሁን ገብቶልሃል እሺ አራት መቶ ብር check አድርገው እሺ እሺ ፒያሳ አይደል የከ- የከፈት የቆረጥከው እ እ እ ፒያሳ ነው አ- የቆረጥከው አዎ ፒያሳ አዎ እሺ ከ cashier ኡ ሄደህ መቀበል ትችላለህ አሁን ጨምሮላታል አራት መቶ ብር አዎ አዎ እሺ እሺ እሺ ስለደወልክ እናመሰግናለን መልካም ቀን ችግር የለም እሺ እናመሰግናለን